ፕሪንተሩ on ነው ready ብሏል። ምን አልተናበበም? አሁንም hello።
እሺ ቆይ ሰላም፣ አንድ ጠብቀኝ።
እሺ፣ እሺ፣ እሺ።
እንደውልለት እሺ ደግሞ ዘጠና ሁለት ምናምን ነው። ስንት ነው?
ከዛ ደግሞ ይኸውልሽ እንደዚህ ደግሞ ስልኩ እኮ ክፍት ነው። እንደዚህ መቆጠር መቆጠር መቆጠር ሰላሳ እስከ ሰላሳ ከፍ እንደዚህ ሆድሽ ይላል። ከዛ ከዛ እሺ ገና ተመሳሳይ ይሆናል አይደል? አንዱ መገለጽ አለች። እሺ ግልጽ አድርጉ።
ከዛ ግድሽ መቀየር አየሽዋ የሆድ ስራ ይጠፋ። እኛ ግን አልቀ- እኛ- እኛ ግን አልቀን- አልቀነስንም ግን
እንደውም እኮ በዚህ አይነት ነው እንደዛ ሰራ ጠፍታለች። እ?
ከዚህ ይሄ- ይሄ-
hello ሰላም አቤት እ? አይሄድም። process ready ነው፣ ፕሪንተሩ ready ነው። አልተናበበም። አሁንም እግርሽን አፍንጭ ሁለት ሺህ አፍንጭ በጅ ዘጠና ምናምን ነው። ፕሮፌት እንዳትወድቅ
እሺ
አትንኪ፣
አዎ፣ እሱም ማጥቃት ሳይሆን እንዳትወድቅ በቃ አለ እኛ ጋር በቃ ስልኬን ኮፒ አድርጌ መሰለህ ከተ ተስት አድርገን ውስጥና አጥፋት ነው ሌላ ስለሆነ በአስራ ችግር ነው። ላስቸግር ይችላል፣ ላስቸግር ይችላል። ዝም ብለህ አጥፋት።
ዜሮ እንዳይሆንብን ነው።
የት ይኸኛው አሁን ቫይረስ ያጠቃው ከሆነ ሁለት ፋይል ባካፕ ይኖራል? ዲላ ያለ ጠፎት ይጠፋል።
ዲላ ያለ በኢንስ ካገናኝችለት ግን እንዲህ ያለው መሰለኝ።
እ። አይ የሚጠቅም ኮሚኒኬሽን ነው።
አባባበው ብሎ አያሌ በሳቢ ዝቅት ማለት መቼ አበዳል
እኔ እኔ ልደንግጥ ነገር አለ
እንትን ላይ ለምን አታስቀምጥም? ፔጁ ላይ ዌብሳይት- ያ ወይ ዌብስ- ዌብሳይት ላይ ወይ ደግሞ የኦልቤራ አለ አይደል?
ይቅር በላይ በጣም የኦልቤራ አለ አይደል? እዛ ላይ አታስቀምጥ
እኮ ምን እንድናደርግ ፈልጋለሁ? መጽሐፎቹ ላይ ይፈርምልህ።
እሱ ላይ ቶሎ ቶሎ እናስደርግበት። ቶሎ አለን ፈጀት እንትን አስደርጎልን እንትን አስደርጎልን ቤንጆ ትንበይነ በቃ ጻፈች።
እዚህ ባለሙያ ነው። በዚህ ልክ ማስቸገር ነበረበት። እኛ ግን አናውቅም። እኔ ገርሞኛል። እዚህ መቶ ቀለም አለ፣ እዛ ነገር
በጣም ምረጭ እስቲ ሰላም።
በጣም
አዎ ሬዲ ነዋ። አይገ- በጣም አሁን ምረጭ።
አይመጣም። አሁን እንግዲህ መሄድ ነበረበት። አይመጣም። አዎ እንደዚህ ጠፋ።
ሌሎችም ፋይሮል አለ ፋይሮል ሲታጣ አየኸው አይደል? አልተናበበም።
እ
ለማን
በፊት ይሰራበት የነበር የእኛ መግጠጥ አልተመቻትም መሰለኝ ነው።
አለ ላይ ይሰራል።
ተቢላሉ ነው አሉ አይ ለሽሻም ምልክት ይፈጣል
እና መቅሊብ ማነው ኢብሲ ይላለች ነገር ልመጣ
አይ ነቢላ አላልካቸው
ከዛ አንስተው ነው እ፣ ኦኬ። እችንም እችንም እችንም ፓስወርድ፣ እሺ፣ እሺ፣ window security እዚህ ጋር ቆይ check ላድርግ።
ከሆነ ከሆነ ግን ስለታለ
ምን አለች?
ቅድም ያየሁት ይመስለኛል ግን ካለ እሱ ራሱ እሺ፣ እሺ፣ እሺ፣ disable አድርጌዋለሁ። ጥቅም፣ አዎ።
እየመጣሁ ቁጭ ብሎ ያያል።
እሺ፣ እ፣
ግን እንዲሁ ስንታይ ለውጥ አለኝ። በጣም በእውነት በይ እኔ የለኝም ነበር ዘጠና ሶስት
ማርያምን ከዚህ በኋላ ለእኔ የሚያስጠላ ነገር እኔ በፊት
እ፣ ውይ እሷንም እኮ በፍቅር ነው የምሰራት።
እዚህ ጋር፣ ኧረ፣ ይሾት አለ። ይሾት አለ።
እኔ ማለት ነው አሁን ይሾት አለ። ኧረ፣ የሚባል አለ። አዎ ባረኛ አዎ፣ እዚህም እዚህም አለ። ሰው ምን ይሻላል አለ። አሁንም እሱ ነው የጠረጠርኩት ታውቃለህ። እ፣ አሁን ሰላም የኔ የኔ ነገር እ፣
እኔ አሁን እንትኗ የኮንትሮለር አለ ኮፒ ያልሆነ አለ ከዚህ ወደዚህ አትሄድም አይደል? አለ እዚህ ላይ ያው እ አለ ያው ዘራኛማ
ዳውንሎድ ውስጥ ግባ። አዎ በቃ ምን አሁን የገባች ይኸው እስኪ እንቻለች የዚህ ደግሞ የዚህኛ ደግሞ በዚህ ነው።